ጤና ይስጥልኝ አርፌ ሳምሬት ነኝ። በምን ልርዳዎ?
ሳምሪ አሁን ስልክ ልከሽልኝ ነበር፣ ልኬልሻለሁ። እንትኑ screenshot ኡ
ማን በሚል user name ነው ደንበኛችን?
ክብሮም ብርሃን የሚለው በዚህ በሌላ ስልክ ነው የላኩት።
አዎ አዎ ደርሶናል ደንበኛችን።
ይቆያል እንዴ?
በዚህ ሰዓት ማለት አንችልም፣ ግን ከእርስዎ በፊት ብዙ ደንበኞች ስላሉ በተስተካከለ ሰዓት ደውለን እናሳውቆታለን።
ምን ያህል ደቂቃ ሊፈጅ ይችላል?
ይሄን ነው ማለት አንችልም። እኛም ባሳወቁን ሰዓት ነው ደውለን የምናሳውቆት።
transaction history አያሳይሽም?
አያሳየንም። እኛ ማስተላለፍ ነው ስራችን። ወደሚመለከተው አካል እንዲያስተካክሉሎ አስተላልፈናል።
እሺ እሺ እሺ ደንበኛችን፣ ሌላ የምረዳዎት ነገር አለ?
አይ የለም።